Hello ጤና ይስጥልን። ቤት ቤት ረዴት ነው የምንረዳው።
approve እንትን ምንድን ነው withdraw አድርጌ ነበር ሀምሳ ሺህ አሁን
አሁን የደወልክበት ነው የቤት ቤት ቁጥር አይደለም አይደለም ዜሮ ዘጠኝ ሰባ
ዜሮ ዘጠኝ ሰባ ዘጠና ስድስት
ዘጠና ስድስት ዜሮ አምስት ዜሮ ሰማንያ አምስት ስምንት ሰማንያ ስምንት ሰማንያ ስምንት ስንት ብር ነው?
ናሆም- ናሆም ሲራክ ሀምሳ ሺህ ብር ወደ ንግድ ባንክ እሺ እሺ አንድ ሺ ሀያ አንድ አስራ ሁለት አስራ ሁለት ሰላሳ አምስት ሰላሳ አምስት ሰባ ሰባት ሰማንያ ስምንት አራት አራት እሺ confirm አድርጌልሃለሁ።
እሺ አመሰግናለሁ እሺ እኔም አመሰግናለሁ። መልካም ቀን